ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ከዓለም ምኞት ተለይቼ ከከንቱነትም ወጥቼ የሥጋን ፍላጎት ትቼ ከሕይወት ራስ ከኢየሱስ ጋር መጓዝን መርጫለሁ እርሱ ይሻለኛል አውቃለሁ ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል የምለኝን እሰማለሁ የሚያዘኝን አደርጋለሁ ፈቃዱን እጠብቃለሁ ስናገረኝ አደምጣለሁ ስልከኝም እሄዳለሁ ድምፁን ለይቼ አውቃለሁ ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል በጎነቱን አውቃለሁ ፍጹም ፍቅሩን ቀምሻለሁ እርሱን ለመከተል ወስኛለሁ ወደ ግራ ወይም ወደ ቀኝ ላለማለት ቆርጫለሁ ከእርሱ ጋር ወደፊት እጓዛለሁ ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ጌታ እንዲከብር ፈልጋለ ከፍ እንድልም እወዳለው የስሙንም ክብር እሻለው እንደ ወደደኝ አውቃለው ሕይወቴን ለርሱ ሰጥቻለው እንድጠቀምብኝ እሻለው ዓላማዬ ዓላማዬ ጌታዬን ለማገልገል ተሸክሜ መስቀል መሮጥ ነው ኋላ ኋላውን በመከተል ዓላማዬ ዓላማዬ ጌታዬን ለማገልገል ማገልገል ተሸክሜ መስቀል መሮጥ ነው ዋላ ዋላውን በመከተል